hello hello፣ ጤና ይስጥልኝ።
ሽንኩርት ነበር hello፣
አይሰማም?
እሺ፣
ሽንኩርት አሁን ነበር ይሰማል። እሺ፣
እና እስካሁን አልመጣም። መኪና ምናምን አዘጋጅ እየጠበቅኩ ነበር። ይቆያል እንዴ?
እስቲ driver ስልክ
እም?
ይደውሉለት። ድራይቨር ስልጦትና ይደውሉለት።
መጥቷል ወይስ እንዴት?
ወደ አይደለም መጣ
አኝ ብዛ ትናንትናም ደውዬ አውራችሁ ነበረ እና
የመቼ ወደር ነው?
አንዱ የአርብ ዕለት የተመለሰ ኪሎ ሽንኩርት
በልክ ቁጥር ነው
እንዴ ተባለው?
አሁን በደወሉ
ከዚህኛው ስልክ ቁጥር ነው። ከቤት- አዎ አዎ፣ በዚህኛው ነበር።
አዎ driver ኦች ይዘው ወጥተዋል። ቻቻ ነው አይደለ? ቲፒው አዎ አዎ።
አዎ ይዞት ወጥቷል። ያው ሲደርስ ይደውልልታል።
እሺ አንድ ደግሞ እንትን return እንዲያደርግን የጠየቁ ነበር የቆየ
fail አድርጎ ነው
አይ እንትን ምንድን ነው ዛሬ ይመጣል ነገ ይመጣል ምናምን እያላችሁ ሳምንት ሙሉ አለፈ እና በቃ ብሩ ይመለስልኝ እና ድጋሚ create ላድርግ።
በእጅ ስልክ ቁጥር ነው ያሳወቁት።
አዎ
እሺ አንዴ መስመር ላይ ጠብቁኝ።
እሺ በአስራ ስምንት ነው እሺ order ያደረኩት
በአስራ ስምንት order የተደረገ እም
በአስራ ሰባት ነው ግን order ያለው አሁን እዚህ ጋር የሚያሳየኝ። okay አዎ በአስራ ስምንት ሽንኩርት ነው።
አስራ ሁለት ኪሎ ሽንኩርት
እሺ ይሄኛው እ፣ ከዚህ በፊት አሳውቀው ነበር።
አዎ ብዙ ጊዜ
okay እሺ ዛሬ refund እናደርጋለን። አንድ ሁለት ደቂቃ ይታገሱ።
እሺ ያኛው ግን እየመጣ ነው ያኛው የመጣ ነው። driver ሲደርስ ይደውላል።
እሺ ያኛው- እሺ እሺ እናመሰግናለን። መልካም ቀን።
አሚን በላችሁ እሺ